ሄሎ ሄሎ ሰላም ነው?
ሰላም ነው። በስሜት የሚደውል ስለምንመርገው
አዎ የሆነ ገንዘብ በንድ እንግዲህ ገብቶ ነበረ በሌላ ቁጥር በሌላ ቁጥር እሺ፣ ቁጥሩን ይንገሩኝ።
ዜሮ ዘጠኝ እሺ፣ ዜሮ ሁለት እሺ፣ ዜሮ ስምንት እሺ፣ ዘጠና አምስት እሺ።
ሀያ አያ መቼ ነው? ዛሬ እ
ዛሬ ነው?
አ- ማታ ማታ ትናንት ማታ። እሺ፣
ማታ ማታ
እሺ።
ከሎሪያ እ
አንድ ሺህ ብር ነው።
አዎ አንድ ሺህ ብር ነው ግን መቶም አለ በፊት በሌላ ቀን ላይ መቶ ብርም አለ እሺ፣ እሱን በኋላ check እናደርገዋለን። ይሄኛው በ voucher ነው ያወጡት።
እ በ voucher በ voucher ማለት እ ኮድ ይሰጡትና system ኡ እ?
ኮዱን ይዘው ሄደው የቤት ሱቅ ይዘው ሄደው ነው የሚያወጡት።
የትኛው
በ voucher ስላወጡት ይህንን ብር አንድ ሺህ ብሩ አ አ የ voucher code አለው ይሰጡታል፣ system ኡ ማለት ነው።
አይ ኮዱን ይዘው ሄደው ነው የቤት ቤት ሱቅ ይዘው ሄደው ያወጡታል። ወይም ደግሞ ወደ ቤት ቤት አካውንቱ መመለስ ይችላል።
ኢትዮጵያ ና ቴሌ
ወደ ቤት ቤት አካውንት አይ አይ
መመለስ ይፈልጋሉ። ወደ ቤት ቤት አካውንት
አ አ እሺ፣ ቴፖች ምን የትኛው ይፈልጋሉ?
አካውንት የትኛው አካውንት የእርሱ አሁን የነገሩኝ ቁጥር ማለት ነው።
አ አ አርጎ አርጎ እኛ- እኛ እኛ መመለስ አንችልም። እርሱ ነው የሚመልሱት።
አይ ነገር መቶ መቶም ሄላ ጀጋር መቶም ጀጋር
ሄላ
ያ ሄሎ አ አ
ስቴፖቹን ቴሌግራም ላይ ልኬሎታለሁ። ቼክ ያድርጓቸውና
እ ጥያቄ ጥያቄ ካሉት እዛው ላይ ይጻፉልኝ ቴሌግራም ላይ ስቴፖቹን ልኬሎታል እንዴት መመለስ እንደሚችል እ
አንድ ሺህ ብሩን አ ወደ ቤት ቤት አካውንቱ እንዴት እንደሚመልሱት
ሄሎ ልቻል
አ ስቴፖችን ልኬሎታል ይመልሱት እነሱ ተጠቅመሽ